አዲስ standup comedy እንዴት ነው? hello ነው
hello hello።
ይሰማል። ዶንኪቲቭ ነው የደወሉ። ጤና ይስጥልን።
አብሮ ይስጥልን። standup comedy ልመዘገብ ነበር።
standup comedy አሁን ላይ መጋቢት 14 ነበረ እ፣ እሱ አልፏል። ግን ለወደፊቱ በማስታወቂያ ሰርተን እናሳውቃለን መቼ እንደሆነ ቀኑን እንትላላለን።
እሺ።
እሺ፣ ስለደወሉ እናመሰግናለን። መልካም ምሽት ይኑለዎት።
አይ ለወላሂ እሺ፣ ቻው። እሺ